hello
ደውለህ ነበር? ስልሳ ሶስት አርባ አምስት አዎ
በቃ መልሰው እሺ። መልሰውና አሳውቀን
እ መልሰውና አሳውቀን እሺ።
ምን ማለት አታነሳም?
አዎ customer ስልክ አይነሳም ብለህ አሳውቀህ ነበር አይደል?
አታነሳም? አሁንም አታነሳም። አዎ order ነበር ስንት ነበር? ቻው
ስልሳ ሶስት አርባ አምስት
እሺ በቃ መልሰውና አሳውቀን እሺ።
እሺ እሺ